ሄሎ ጤና ይስጥልኝ ቁልቢ ጃን best bet ምን ልርዳው?
ሄሎ ቤስት ቤት
አዎ ቤስት ቤት ነው ምን ልርዳው?
keno ላይ ማለት ነው።
እሺ አንድ ቁጥር ብዬ እንትን አድርጌ ሄሎ እሺ እየሰማሁት ነው።
እሺ ከዛ መጣና won አለ መጀመሪያ።
እሺ ከዛ ከ history ው አጠፋው።
history እኮ ማጥፋት አይቻልም።
እኮ እንትን ነው ያደረገው። በ- ከሱ በፊት ሌላ ቁጥሮች ነበሩ ስልሳ ሁለት ምናምን የሚሉ እሺ እነሱን ብቻ ነው የሚያሳየኝ። አንድ ቁጥር የለም።
እስቲ screenshot አድርገው ይላኩልን። ቴሌግራም ላይ ከ account history ው ጋር እና በስንት ብር እንዳስያዙት አድርገው አንድ ላይ ይላኩልን ይ- እኮ እንዳልክልሽ የለም ቁጥሩ።
እኮ። አይ የሌላውን ይላኩልኝና የጎደለበት እዚህ ጋር ነው የሌለው ብለው ያሳውቁን እና check እናደርገዋለን።
እሺ በምን ነው የምልክልሽ? በቴሌግራም ቴሌግራም ላይ ያው ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አርባ አራት ሰላሳ ሰባት
ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት አርባ ሰባት አዎ። እሺ መልካም ምሽት።